ፐርሰፕሽን ጨልቱ ስፒኪንግ አውሜት ጫልቱ አቤት እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ነው?
እንዴት ነህ? አለሁኝ። ሰላም ነው።
አለን። አንገናኝም እንዴ? እኔና አንቺ?
እውነት ነው፣ እንገናኛለን አየር ላይ እሺ ስሜ ወይ።
አንድ ቪአይፒ ነበረ ማሳጅ ይፈልጋል።
ስንት ሰዓት ላይ?
ከዚህ ሰዓት አሁን ካለሽም አሁን እ፣ መጥራት ትችላለሁ።
አሁን እሺ፣ ጠብቀኝ። ለአንድ ሰው ነው አይደለ?
አንድ ሰው ነው። አዎ።
እሺ፣ ጠብቀኝ። ፍቅር መልስ አምጪልኝ። እሺ፣ መልስ አምጪልኝ። ቆይተሽ እንግዳ እያወራ ጨመርሽልኝ። መሆኔ ሁለት ስጫት ለ- ከላይ ለወሰደችው መልሽልኝ። አሁን ጥራቸው ቶች እ?
አሁን ጥራቸው።
እሺ እሺ።
ማን ብዬ ልያዝ ተድላ እ?
ተድላ ተድላ ተድላ ተድላማ አሁን ያዝኩለት አይደል እንዴ?
ያልሽለት እንዴ?
አዎ አስራ አንድ ሀያ አምስት አርባ ሰላሳ አራት
እ?
ያዝኩለት።
ለመቼ?
ለዘጠኝ ሰዓት
ቆይ፣ አሁን ከፈለክ አንተ አልሏል።
cross trainer አሁን አይ አልሏል።
አልደርስም ብሎኝ ነው አውሮ
እሺ እሺ እሺ።